ፍትሕ መንፈሳዊ አንቀጽ ራብዕ ሁለተኛ ሶስት አራተኛ ክፍል ወእይደሉ ከመትኩን ዛቲ ሲመት ለክሌቱ በአሃዱ ዘመን ወበአሃዱ መንበር በአንድ ዘመን በአንድ ወንበር ሁለት ሰዎች ሊሾሙ አይገባም። ይህስ አንዱ ሙቶ አንዱ ይሾማል ብሎ ሁለት ሰዎች አንድ ጊዜ መሾም መሾም አይገባቸውም። በአንድ ወንበር ሁለት መምህር እንዲሉ ወእመሰ ኮነ ዝ በአሃዱ ሀገር ትጽና ለዘተሰይመ ቅድመ በአንድ ሀገር ሁለት ሰዎች ተሹመው ቢገኙ አስቀድሞ ለተሾመው ሰው ትጽናለት ወለእመኒ ተውህበት ለእለ ይደልወሙ ውስተ ክልኤቱ አህጉር ትቁም ለዘተውህበት ሎቱ ቅድመ ውስተ መካን ዘደለወት ቦቱ ልማድ በሁለት አገር ላሉ ሰዎች የምትገባ ብትሆን የመሾም የመሻር ልማድ ባለበት አገር ለተሾመው ሰው ትጽናለት እንደ አዘዞና እንደ ቤተልሔም መምረጥ ሁሉም ይመርጣሉ። መሾም ግን መሾም ግን አዘዞዎች ይሾማሉና ወለእመኮነ ዝንቱ ውስተ ብሔር አሃቲ ትቁም ለዘተሰይመ ቅድመ ይህ በአንድ አገር ቢሆን አስቀድሞ ለተሾመው ሰው ትጽናለት ወለእመኮነ ዝንቱ በአሃዱ ጊዜ ይደሉ ለለአሃዱ እምኔሆሙ ይግድሁ እምላይ ለነፍሱ ይግድሃ እምላይ ለነፍሱ ይህ በአንድ ጊዜ ቢሆን አለ እኩሌቶቹ በምስራቅ እኩሌቶቹ በምዕራብ ይዘው ቢደርሱ እያንዳንዱ ይቅርብኝ ብሎ ሹመቱን መተው ይገባል። ወይደልወሙ ለእለ ተሃሪው ከመ ይህርይዎ ለዘቀደመ ተሰይሞ እምኔሆሙ ባቲ መራጮች አስቀድመው የተመረጠውን መሾም ይገባቸዋል። ወለእመ ተአረዩ ይኩን በዕፃ ዘታቦት እኩሌቶቹ በምስራቅ እኩሌቶች በምዕራብ በአንድ ጊዜ ይዘው ቢደርሱ በዕፃ ሊሆን ይገባል፣ ሀተታ እንዳለፈው ወይቁሙ በዚያው ጸንተው ይኖሩ። ወለእመ አዘዘ በእንቲአሃ ተሰያሚሃ ለዘይሰየም እንድህሬሁ ተሿሚው ከኔ ቀጥሎ እገሌ ይሾም ብሎ ቢያዝ አኮ ዘየአክል በእንቲአሃ ትእዛዘ ዚአሁ ለመሾም የእሱ ብቻ የሚበቃ አይደለም። አላ ያቅድሙ ታሃረዮተ ዚአሁ ከመካላአኒሁ እንደ ወንድሞቹ መርጠው ይሹሙት እንጂ ወይኩን ዝንቱ እምትጋሃ ስራሁ ዘአልቦ ውስቴቱ ነውር እንዲኸውም ነውር ነቀፋ የሌለበት ስርዓት ተግቶ ነቅቶ ከመስራቱ የተነሳ ሊሆን ይገባል። ወይደልወሙ ለሕዝብ ከመያእምሩ ተሰያሚሃ በስሙ ወአርአያሁ ወግዕዙ ስሞ ለተሰያሚሃ ብሎ ያቀኗል። ህዝቡ የተሾመውን ሰው ግብሩን፣ ጠባዩን መርምረው መልኩን አይተው ስሙን ማወቅ ይገባቸዋል። ወእይደሉ ከመያጠይቆ በአይኑ አንዱ ለአይኑ አንዱ ለአንዱ በአይኑ ጠቅሶ ሊያስረዳው አይገባም። ወአስተሃምሞ ተአሃዱ እምኔሆሙ ዘእንበለ በግብሩ እምሰብአ ህርየት ግብሮ ሲል ነው። ከመራጮች ወገን ሁሉም መልኩን አይተው ግብሩን ጠባዩን መርምረው ይወቁት ይወቁት እንጂ ይወቁት እንጂ አንዱ ለአንዱ ግብሩን ጠባዩን ለመንገር መልኩን ለማሳየት መጻር መጋር አይገባውም። ወይደልዎ ልወቱ ላይለ እዘዘ ግብራት እዘዝ ላይለ ግብራት ሲል ነው። በስራ ሁሉ መጽናት ይገባዋል። አንድም እዘዘ ግብራት ይላል። በስራ ሁሉ በመጽናት መኖር ይገባዋል። ወኩሎሙ ይጠይቁ ኪያሁ ግብረ ከዊሞቱ ሎቱ ምእመናን ሁሉ እንደምን ያዛል እንደምን ይሰራል ብለው ያኳኋኑን ስራ ይመርምሩ። ወይድልው በመዳልው ለእመተረክቡ ሀብየሁ አምስቱ ግብራት አምስቱ ግብራት ከሱ ይገኙ እንደሆን በአምስቱ ግብራት ጸንቶ መኖሩን በልቡና ሚዛን ይመርምሩት። አሃዱ እምኔሆሙ አቂበ ሃይማኖት በከመ ተሰርዐ እመሰረቱ ከነዚያ አንዱ በመጽሐፍ እንደተጻፈ ሃይማኖትን መጠበቅ ነው። የሃይማኖት መሰረት መጽሐፍ ነውና፣ አንድም በጌታ ቃል እንደተነገረ ሃይማኖትን መጠበቅ ነው። ወመሰረቱ ይህ ኢየሱስ ክርስቶስ እንዲል ወዘቆመ በአስተጋብኦ እምቃለ ሐዋርያት ሐዋርያት የሰሩትን ስርዓት ያስተማሩትን ትምህርት ሰብስቦ በመያዝ የጸና እንደሆን እምዝኒ ማህበራት ውቁፋት። ከዚህም ቀጥሎ ምዕመናን ከተቀበሏቸው ከሊቃውንት የተገኘውን ስርዓት ያስተማሩትን ትምህርት ሰብስቦ በመያዝ የጸና እንደሆን ወእምዝኒ ማህበረ አበው እለተጋብኡ ለተወክፎተ ቃሎሙ በመቲረ እልወታት ይሆሙ ለፍሉጣን እም ሃይማኖት። ከዚህም ቀጥሎ ከሃይማኖት የወጡ መናፍቃንን አውግዞ ለመለየት ትምህርታቸውን ለመቀበል ወስኢረ ሀከክ በዘትከውን ሃይማኖት እቅብተ እቅፍት ሃይማኖት ከክህደት ከኑፋቄ በምትጠበቅ ገንዘብ ትጠበቅ ዘንድ ጸብ ክርክርን ለማራቅ ወህዝብኒ ይርከቡ ዳህና እምነ ዳህጻት ህዝቡም ከክህደት ከኑፋቄ በሚድኑ ገንዘብ ይድኑ ዘንድ በኒቅያ ከተሰበሰቡ ከሰለስቱ ምዕት የተገኘውን ስርዓት ሰብስቦ በመያዝ የጸና እንደሆን ይመርምሩ። ወዳግማዊ አውጽኦተ ፍትህ በጽድቅ ወመቲረጋእዛት ሁለተኛው እውነት ፈርዶ ጸብ ክርክርን ማራቅ ነው። ወሳልስ አብዝሆ ሀብት ለእለ ይደልወሙ ዘእንበለ አክብሮተ አሃዱ ወኢ አህጽጾት ሶስተኛው አንዱን ሳያከብር አንዱን ሳያዋርድ አንድም ለአንዱ ሳያበዛ ለአንዱ ሳያሳንስ አብዝቶ መስጠት ነው። ወውህወትህ በአሃዱ ጊዜ እንዘ እያቀድም ወእያስተድህር አሰጣጡም ለአንዱ ሳያስቀድም ለአንዱ ሳያስከትል አንድ ጊዜ ይሁን። ወራብዕ ሳይመ ሲመታት ለእለ ይደልወሙ አራተኛው የሚገባቸውን ሰዎች መሾም ነው። ወአስተዳልወ ንዋያት በእንተ ምጽዋት ለሄራን ወለምእመናን ለደጋጉ ምእመናን ለመመጽወት ገንዘብ መሰብሰብ ነው። አንድም እምሄራን ምእመናን ይላል። ምጽዋት ለመመጽወት ከደጋጉ ምእመናን ገንዘብ መሰብሰብ ነው። ወሐምስ ከመይርአይ ግብራተ ኩሉ ጳጳሳት፣ ኤጲስቆጶሳት የሚሰሯቸውን ግብራት መመርመር ይገባል። ወይደልወን ለግብራት ድልዋት በነፍሱ ወይድልወን ለግብራት ድልዋት በነፍሱ ጳጳሳት ኤጲስቆጶሳት የሚሰሯቸውን ግብራት ይመርምራቸው። ወይበል ይበቁአኒ ዘአባህክወሙ ውስተ ኩሉ ምግባራት አንድ ጊዜ ሹሚያቸዋለሁ ያስተምሩ ያስተምሩ ባያስተምሩ ይተዉት አይበል። አንድም ከመይርአይ ግብራተ ኩሉ ምእመናን የሚሰሩትን ስራ መመርመር ይገባዋል። ወይድልወን ለግብራት ድልዋት በነፍሱ ምእመናን የሚሰሯቸውን ግብራት ይመርምራቸው። ወእይበል ይበቁአኒ ዘአባህክወሙ ውስተ ኩሉ ምግባራት አንድ ጊዜ አንድ ጊዜ ሹሚያቸዋለሁ። ቢማሩ ይማሩ ባይማሩ ይተውት አይበል። አንድም ከመይራይ ግብራተ ኩሉ ጳጳሳት፣ ኤጲስቆጶሳት ምእመናን የሚሰሯቸውን ግብራት እሱ መስራት ይገባዋል። ወይድልወን ለግብራት ድልዋት በነፍሱ ጳጳሳት፣ ኤጲስቆጶሳት ምእመናን የሚሰሯቸውን ግብራት እሱ ይስራቸው። ወይበል ይበቁአኒ ዘአባህክወሙ ውስተ ኩሉ ምግባራት መሾን መሻሬ ይበቃኛል አይበል። ወይፍጥር ካልአ በርእሱ ረባሃ ኩሉ ግብራት ራሱ ብቻ የሚረባበት የሚጠቀምበትንም ስራ አይስራ። ወእይትገበር ወእይትገበር ግብረ ጣዕማተ ግብረ ጣዕማተ የላመ የጣመ አይቅመስ። ወኢ ለገቢረ ቅንየት ሎቱ ጊዜ ሳይወስን ተገዙልኝ አይበል። እስመ ቅንየትሰ ውእቱ ለእግዚአብሔር ባህቲቱ ዘንበለ ጊዜ ውሱን ጊዜ ሳይወስኑ መገዛትስ ለእግዚአብሔር ብቻ ነው። አንድም ጊዜ ሳይወስኑ መገዛት ለእግዚአብሔር ብቻ ነውና ወይደልወል ወቱ ከመይትማከሮሙ ለሰብአ አእምሮ በእንተ ኩነኔ ወፍትህ የፍርድን የቅጣትን ነገር ከመጻፍ አዋቆች ጋራ ወለሰባ ምክርኒ በእንተ ምክር የምክርን ነገር ከምክር አዋቆች ጋራ መማከር ይገባዋል። ዘእንበለ ነሲት ወአፍልስዎ እሱ ያነጸውን እነዚያ ሳያፈርሱ፣ እነዚያ ያነጹትን እሱ ሳያፈርስ። ወዘእንበለ አሲር ወፈቲህ እሱ ያሰረውን እነዚያ ሳይፈቱ፣ እነዚያ ያሰሩትን እሱ ሳይፈታ። አንድም እሱ ሳያንጽ ሳያፈርስ፣ ሳያፈርስ ሳይፈታ መማከር ይገባዋል። ወለእመ አነሃ ቀዊመ በዘይደልዎ ወያዘልፍ ምሄረ ትእዛዛት በሚገባው ስርዓት ጸንቶ መጻሕፍት ያዘዙትን ትእዛዝ አዘውትሮ ቢያስተምር ይደልወሙ ተአዝዝወቱ ወአብዮቱ ወአክብሮቱ ሊታዘዙለት ፈጽመው ሊያከብሩት ወአጽድቆተ ቃሉ ነገሩን ሊቀበሉት ይገባቸዋል። ወለእመ ኮነ እንውዘ ልቡናሁ ወኮኑ ይስየፈው ተፈውሶቶ ይጽንህወ ወእመሰ እይስየፈው ወኮነ ዘመነ ሕማሙ ህዳጠ ጥቀ እይክልእወ ማዝልፎተ ሲመት ሎቱ ወለእመሰ በዝሃ እምዘመነ ተፈውሶ ይክልእወ ወለእመ ኮነ እንቡዘ ልቡናሁ ወኮኑ ይስየፈው ተፈውሶቶ ወኮነ ዘመነ ሕማሙ ህዳጠ ጥቀ ይጽንህወ ወእይክልእወ ማዝልፎ ሲመት ሎቱ ወእመሰ በዝሃ እምዘመነ ተፈውሶ ወኮኑ ዘእይስየፈው ተፈውሶቶ ይክልእወ ወእይጽንህወ ብሎ ያቀኗል። ልቡናው ተለል ተለል የሚለው ቢሆን ይድናል ብለው ተስፋ የሚያደርጉት ቢሆን የታመመበትም ቀን ጥቂት ቢሆን ይጠብቁት፣ ከሹመት አይከልክሉት። ወእመሰ በዝሃ የታመመበት ቀን ቢበዛ ይድናል ብለው ተስፋ የሚያደርጉት ቢሆን ግን ይሻሩት ይሻሩት አይጠብቁት። ዋኮ ኩሉ ዘይትከላ እምእሂዘ ሲመት በእንተ ደዌ ኃላፊ ለእመ ይረክብ በድህሬሁ ጥኢና ውሎ አድሮ የሚድን ከሆነ ስለ ኃላፊው ደዌ ሰው ሁሉ ከሹመት የሚከለከል አይደለም። እስመ እሂዘ ሲመት ትቀውም ሎቱ እስከ የሐስስ ሎቱ ዳህና ፍጽምተ ፍጹም ድህነት እስኪያገኝ ድረስ በሹመቱ ጸንቶ መኖር ይገባዋልና ወለጸአትሰ እምሲመት ይትረከብ ውስቴቱ ህጸት ፍጹም ከሹመትስ መሻር ነውር ሲገኝበት ነው። አንድም ቂም ያግዛል፣ አንድም ቂም ያጋዛል፣ አንድም አሁንም መሾም፣ አሁንም መሻር አሁንም መሻር በቤተ እግዚአብሔር ገንዘብ ድህነትን ያመጣል ድህነትን ያመጣል። ወሶበሂ ተሞቅሃ በሀብለ ደዌ ሀብል ግስ ነው። ቢታመም ወዘይመስሎ ቢታሰር ለዝንቱ ድልው ሎቱ ከመይጽንህወ በእንተ ዘይሴፎ ድሂነ የታመመው ይድናል የታሰረው ይፈታል ብለው ተስፋ የሚያደርጉ ስለሆነ ሊጠብቁት ይገባል። ወእመሰ ኖሃ ዘመነ ደዌሁ የታመመበት ዘመን ቢበዛ መፍትው ለሰብአ ህርየት ከመይሲሙ ህየንቴሁ ካልአ ዘይተልዎ መራጮች ስለሱ ተወራጅ ሹም መሾም ይገባቸዋል። ወለእመኒ ይትፌወስ ድህረ ውሎ አድሮ ቢድን መፍትህ ውእቱ ከመ ይሰየም ህየንቲሁ ህያው በመባሂተ ድውይ እስከ ይትፌወስ ወይገብ ሀበ መንበሩ ከደዌው እስኪድን ወደ መንበረ ጤናው እስኪመለስ ድረስ በድውዩ ፈቃድ የተሾመው ህያው ቀርቶበት ህያው ቀርቶበት ታሞ የዳነው ሊሾም ይገባል። አንድም ወሶበ ይህ ተሞቅሃ በሀብለ ደዌ ቢታመም ወዘይመስሎ ቢታሰር ለዝንቱ ድልው ሎቱ ከመ ይጽንህዎ በእንተ ዘይሴፎ ድሂነ የታመመው ይድናል የታሰረው ይፈታል ብለው ተስፋ የሚያደርጉ ስለሆነ ሊጠብቁት ይገባል። ወእመሰ ኖኀ ዘመነ ደዌሁ የታመመበት ዘመን ግን ቢበዛ መፍትው ለሰብአ ህርየት ከመይሲሙ እየንቴሁ ካልአ ዘይተልዎ መራጮች እሱን የመሰለ ቀሪ ሹም መሾም ይገባቸዋል። ወለእመኒ ይትፌወስ ድህረ እንደ አባስ ካህነ ሮሜ ኋላ በተአምራት ቢድን መፍትው ውእቱ ከመይሰየም ህየንቴሁ ህያው በመባሂተ ድውይ እስከ ይትፌወስ ወይገብ ሀበ መንበሩ የዳነው ቀርቶበት እስኪድን ወደ መንበረ ጤናው እስኪመለስ ድረስ በድውዩ ፈቃድ ለተሾመው ሊጸናለት ይገባል። ወለእመሰ ተአውከ ከመይመውት ወእይትፌወስ መፍትው ይሰየም ካልእ በከመ ነገርነ ቀዳሚ እንዲሞት እንዳይድን ቢታወቅ ግን አስቀድመን እንደተናገርን ቀሪ ሹም ሊሾም ይገባል። ወፈጽሞተ ነገር በእንተ ሊቀ ጳጳሳት የሊቀ ጳጳሳት ፍጹም ነገሩ ወስራተ ሲመቱ መጽሐፈ ሲመቱ ሲል ነው። የሹመቱ መጽሐፍ ወዘይመስሎ ለዝንቱ በአንብሮተ እድ በአንብሮተ እድ መሾም መሾም መሻሩ ተነገረ። በቀኖናት ከመ ሊቀ ጳጳሳት እየሲሙ ተነግረ። በቀኖናት ከመ ሊቀ ጳጳሳት እየሲሙ ኤጲስቆጶሳት ዘብሔረ መንበሩ ብሔር ግብፅ መንበር እስክንድርያ ናት። ሊቀ ጳጳስ ሊቀ ጳጳስን እንዲሾም የግብፅ ኤጲስቆጶሳት የእስክንድርያውን ሊቀ ጳጳስ እንዲሾሙ በመጻሕፍት ተናግሯል። አንድም ወእይሲሙ አይሹሙ እንበለ ሊቀ ጳጳሳት በዓለ መንበር ዘእስክንድርያ የሮሙ ሊቀ ጳጳስ ይሹምላቸው እንጂ። አንድም ሊቀ ጳጳስ ከሊቀ ጳጳስ እንዲሾም የግብፅ ኤጲስቆጶሳት ከሮሙ ሊቀ ጳጳስ እንዳይሾሙ ተናግሯል። አንድም ወኢይሰየሙ አይሾሙ አብርሃም ቀሲስ የሀገሩን ስርዓት ነቀፈ። በግብፅ አስራ ሁለት ኤጲስቆጶሳት ተመርጠው ይቀመጣሉ። ሊቀ ጳጳስ የሞተ እንደሆን አንዱን ሊቀ ጳጳሳት አድርገው በሱ እግር ሌላ ይሾማሉ። በአንድ በእስክንድሪያ ሶስቱን መናገር ነው። አንድም መንበር አክሱም ብሔር ኢትዮጵያ ናት። ሊቀ ጳጳስ ሊቀ ጳጳስን እንዲሾም የኢትዮጵያ ኤጲስቆጶሳት የኢትዮጵያውን ሊቀ ጳጳስ እንዳይሾሙ በመጽሐፍ ተነግሯል። አንድም ወኢይሲሙ አይሹሙ የእስክንድርያው ሊቀ ጳጳስ ይሹምላቸው እንጂ። አንድም ሊቀ ጳጳስ ከሊቀ ጳጳስ እንዲሾም የኢትዮጵያ ኤጲስቆጶሳት ከእስክንድርያው ሊቀ ጳጳስ እንዳይሾሙ ተነግሯል። አንድም ወይሰየሙ አይሾሙ የኢትዮጵያ ሊቀ ጳጳስ ይሹማቸው እንጂ